hello hello፣ ሰላም ጤና ይስጥልን።
ሰላም ናቸው። ቴሌውን ነቸ አዎ
ብለው ሽልማት የሆነ message ገባብኝ። ሽልማት
ምንድን ነው ያገኙት? ምን ነበረ የገባለት?
መቶ ሺህ ምናምን በሽልማት ይላል።
አዎ ም- መረጃ ነው የገባለት። ሲጫወቱ ደግሞ ላፕቶፕ ስር ከአምስት ሺህ ብር ከአምስት ብር እስከ አምስት መቶ ብር ካሉ ሽልማት ያገኛል።
አይ መ- መረጃ ነው ገባ እስከ መቶ ሺህ ሽልማት አ፣ ሽልማት ኢንሹራንስ ምናምን ይላል።
አይደለም እሱ አይደለም። ይሄ ቴሌዊን game ነው። game ኦቹን ሲጫወቱ ሽልማት ያገኛሉ። ኢንሹራንስ አይደለም።
እኮ check ማድረግ አትችልም?
የዚህ የገባለትን message የሌላ ከሆነ check ማድረግ አንችልም። እሱ ዘጠኝ ዘጠና አራት ዘጠኝ ዘጠና አራት በምን ልደውል?
ዘጠኝ ዘጠና አራት ላይ ደውለው ያሳውቁ።
እሺ፣ ዘጠኝ ዘጠና አራት አዎ።
እሺ